ጤና ይስጥልኝ ቢጂአይ ኢትዮጵያ ሰላም ነኝ። እባክዎ ምን ልርዳዎት?
ሰላም ነው እግዚአብሔር ይመስገን።
የቢራ ፍሪጅ አንድ ቤት ላይ ተበላሽቶ ነበረ።
እሺ እ የቢጂአይ ኮዱን ሊነግሩኝ ይችላሉ?
ሊደር ኮድ ልንገርሽ እሺ አርባ ስድስት ሀያ አምስት አርባ ዘጠኝ የድሮ ማለት ነው።
የድሮ ማለት ነው አዎ አዎ አርባ ስድስት ሀያ አምስት አርባ ዘጠኝ
አርባ ዘጠኝ እሺ አንዴ መስመር ላይ ጠብቁ።
እሺ
መልካ ሆቴል አዎ አዎ መልኬ አዎ እሺ ሙሉ ስም ማን ልበል
የማንን
እ እርሱ I think promoter ነው እየደወሉልኝ አዎ አዎ አዎ አዎ እሺ የባለቤቱን ወይ ሙሉ ስም ሊነግሩኝ ይችላሉ?
እ ሰላማዊት ንጉስ
ሰላሙ ሰላማዊት ንጉስ
አሁን በደወሉበት ስልክ ለያዘው
እ የማ የኔ ሄሎ ሄሎ ሄሎ